ሄሎ
ሄሎ አቤት ሰላም ሰላም፣ እግዚአብሔር ይመስገን።
አለ። የመኪና መረጃ ፈልጌ ነበር።
እሺ ምን አይነት መኪና?
ሆንዳ አላችሁ እንዴ?
ሆንዳ የለንም። ሆንዳ የለንም።
የለም።
አዎ
ID fours።
ኤሌክትሪክ Z four X ነው ያለን ለጊዜው።
okay ኤሌክትሪክ ያልሆነስ?
እ ያልሆነ ምን አይነት ይመቸዋል? እንደ four drive ጄቱ
ኤሌክትሪክ
አዎ ጄቱ X ሰባ
ስንት ነው እሱ? ሄሎ ሀምሳ ሁለት ሀምሳ ሁለት
ኦ የ- ያለጠፈ ማለት ነው።
ያለጠፈ ዜሮ ዜሮ ማለት ነው።
okay አዎ
ከ- ከባንክ ጋር ከምን ጋር ነው የምትሰሩት?
እ ከተለያዩ micro finance ኦች ጋር
ኦ micro finance አዎ micro finance
እናንተ ናችሁ የምትጨርሱልን?
አዎ አንተ የቆጠብክበት ካለ ጥሩ፣ ከሌለ ግን ራሳችን እንጨርሳለን።
እ ያቋረጥክበት ማለት
አይ አንተ የቆጠብክበት ካለ ጥሩ አልኩ፣ ከሌለ ግን እኛ ራሳችን እንጨርሳለን።
አ ስንት percent ነው ወለዳችሁ?
አስራ አምስት ነጥብ አምስት
micro finance
micro finance
ካ- ካ- ካልጀመርንበት
እ?
ማለት አሁን ከዜሮ ነው የሚጀምረው ማለት ነው። micro
ከዜሮ ማለት አዎ፣ እኛ ነን በቃ ልክ መኪናውን ጋር ተቀብ ስታስገባ እኛ process ኡን እንጀምርልሃለን።
ምን ያህል ጊዜ ይፈጃል process ኡ?
ከአንተ የሚያስፈልጉ ነገሮችን ካመጣ እስከ ሀያ ቀን ድረስ
ሀያ ቀን ይፈጃል።
አዎ፣
እሺ የት ነው አድራሻችሁ?
ፓስተር አደባባይ ወይንም መስቀል ፍላወር
እሺ thank you።
ሂሳብ ሀያ ስምንት ነው የሚባለው ዋጋው። ይሄኛው ሀያ ሰባት